ማለት ለምሳሌ እንዴት ቤት ላይ እንደለ ከምለርጋ
ምንድን ነው ከኔትወርክ ነው ከምንድን ነው? ዝም ብሎ እኮ ይሄ ያደረገብኝ ነው።
አዎ የ system ችግር አጋጥሞ ነው። እሺ እየታየ ነው፣ ይስተካከላል። ሁሉም ጋር ነው፣ አንተ ጋር ብቻ አይደለም።
እንዳለ እኮ የሚለው አይጨምርም፣ ዝም ብሎ ደግሞ ይቆርጣል። ጨዋታ ቢያልፉ ዝም ብሎ ይቆርጣል እኮ የ system ችግር ነው እና አሳውቀናቸዋል provider ኦቹ፣ ይስተካከላል። እሺ ኦኬ ይመለሳል። ግን አዎ አዎ አዎ ይመለሳል። ትንሽ ጠብቀን። እሺ